ሄሎ ሄሎ ወየ።
ጤና አውሬ ይስጥልኝ።
ስጥርን አቤት ታዴ ኖት ማለበል ከየት ነው?
ከዊፕ ሶሉሽን ደውል ከየት ዊ ፕላስ ሶሉሽን
ዊ አሶል ኮ- ካምፓኒ ነው እና
እሺ ቁም ኖሩ ምን ነበር
ምክንያቱም አ- አሁን አንድ ብሎክ አድርጓለን ካምፓኒያችን አንድ app develop አድርጓልና ውስጥ ከሀምሳ በላይ service ኦች አሉ። ከነዛ service ኦች መካከል አንዱ እርስዎ የሚሰጡት service ነው እና ምንም አይነት ክፍያ የለውም እና register እያደረግን ነበር። ፈቃደኛ ከሆኑ register እያደረግን ነው።
እኮ ምንድን ነው አሁን ለእኔ ጥቅሙ ኦንላይን ምንድን ነው?
ግብይት ኦንላይን ግብይት store ኣችን ላይ store ኣችሁ በደንብ ይታወቃል። ኦንላይን ላይ ግብይት ማድረግ ማለት ነው።
አዎ። የት ነው አድራሻችሁ?
ሳልተምረት ግን ሬጅስተር ለማድረግ ሊንኩ መላክ እንችላለን። ኦንላይን በራስ እኮ ምን ይባላል? የ- ነው ስሙ?
ዊ ፕላስ አቤት ዊ እ?
ፕላስ ሶሉሽን ዊ ፕላስ ሶሉሽን
እስቲ ቆይ በቃ ሲመጥች ማየት ችለው አለ ሳለ ትምህርት ምኑ ጋ ነው? ወደ ማርያም ወደ ላይ አክሮስ ሜጃው መንገድ ላይ አስናቀ አ ኦኬ። ወደዚህ አግሮስ ታጥፎ አዎ
group group develop ታደርጋላችሁ?
ማለት ምን አይነት ግሩፕ ቴሌግራም ግሩፕ
አሁን ላይ አላረግንም። ጋር አይቀርም የእኛን ማለት ነው አይደል? የራሳችንን ነው አይደል?
እ አዎ እናረግ እሺ በቃ ነገ ልምጣና ሶፍ እናድርግ። ብዙ ወጣ ይላል፣ መብራቱን ያልፋል።
ከመብራቱ ፊት ለፊት አስናቀ ማስታወቂያ አለ እና ከሱ ፊት ለፊት ታፔላ ራሱ ታያለ ከላይ አንደኛ ፎቅ ላይ ፊት ለፊት ያለው ህንጻ ላይ ማለት ነው።
እሺ link ኡን ላኪልኝና ልሞክረው።
እሺ እሺ። አመሰግናለሁ። መልካም ቀን።